ሄሎ ሰላም ጤና ይስጥልኝ መስት ቤት ሄሎ ውድድሩ አልነበረኝ። ሄሎ ወይ እየሰማሁህ ነው።
አዎ ውድድሩ አላለኝ። አይ አሁን ነው አዎ፣ እንትን አምስት ሺህ ተመላሽ አድርጊ ወደ ቤት ቤት አስሩ ኮንፈርም አድርጊ።
ነው?
አ አ- አይ የተለያየ ትራንዛክሽን ናቸው።
የተለያየ ማለት አምስት አምስት ሺህ እና አስር ሺህ ነው።
እሺ፣ ቤስት ቤት ቁጥርህን ንገረኝ።
ይሄ የደወልኩበት አምስቱን ተመላ ወደ ቤስት ቤት አድርጊ።
እሺ
አቤት
አምስቱን ወደ ቤስት ቤት አ
አስሩም approve ላድርግልህ።
አሃ እሱን approve አድርጉ። እሺ ግድት ነው
ያው አምስቱን መልሼልሃለሁ። እሺ እሺ እሺ አስሩን ደግሞ እኛ- ገብቶልሃል፣ check አድርገው።
እሺ እሺ አባ ስለደወልክ እናመሰግናለን። መልካም ቀን።